okay አልገባሽም። እሺ አምስት መቶ የምታወጪልን ምን አይነት መኪና ነው?
ምን አሉ?
በስዊፍቱ ጠቅላላ ስዊፍቱ ዲዛይሩ ስንት ይሆናል ማለት ነው? ጠቅላላ እነዳው ጤና ይስጥልን አባት።
ሀያ አንድ ሀያ አንድ ከሀምሳ ማለት ነው። እሺ ነገ ትገቢያለሽ? እሺ፣ እደውልልሻለሽ። ሁለት ሚሊዮን ማለት ነው።
ሁለት ሚሊዮን አንተ ከፋይ መስመር ላይ ነዎት አባት?
በየነ ሰላም ነው እግዚአብሔር ይመስገን።
አለ። ቅድም አንድ ስልክ ሰጠሽን፣ ደወል መስቀል ፍላወር ላኩን። መስቀል ፍላወር የተላክንበት ቦታ መኪና የለም።
እሺ፣ ፋሽን ራሱ አልተግባባንም። የእናንተ ትክክለኛ እንትኑ የት ነው ያለው? shop ኡ
እኛ ፓስተር ነን መስቀል ታወር
መስቀል ፍላወሩ መኪና ነው። አፍሮ ሊንክ አይደለ?
አፕሮሊንክ አይደለም አባት ለምን አንቺ በላክሽልን ስልክ እኮ አፍሮ ሊንክ አለችን ልጅቱ።
እኮ በ- አይደለም በአፕሮሊንክ በአፕሮሊንክ ትክክል ይገባሉ ነው ያለችው። በአፕሮሊንክ ሬክላም ወደ ውስጥ?
ትክክል ሲገቡ አዎ በሬክላሙ ትክክል ሲገቡ ማሊባባዎች እንገኛለን ነው ያለችሁት።
okay thank you። እሺ እዛው ጋር ስለሆን እዛው እንግባና ካልሆነ የት እንምጣ? ፓስተር ጋር ፓስተር ላይ ምንድን ነው የፈለጉት? ምን አይነት መኪና?
ዲዛይር ወይስ ይሁ?
አዎ፣ እዝ- እዛ አዎ፣ እዛ እዩና እነሱ ጋር እንትን በሉ ተ- ደውሉልን ለኛ።
እሺ አይ አይ በር ነው